Hello, ጤና ይስጥልኝ. Hello, hello አቤት?
ሰላም ሰላም.
ኢኮና ምንድን ነበር CG ለማሰራት ነበር የ CG ኢኮ የለንም። ECG ደግሞ አለ፣ ግን አንባቢ የለም። ዝም ብሎ ተሰርቶ ብቻ ነው እንትን የምትሉት አይ አለ ብላ ደውሎ እኮ። አሁን ልደውል ነበር። ከምኒልክ የለም።
የደወላችሁት ነበር? አዎ፣ አሁን ልደውልላችሁ ነበር መልሼ። አዎ፣ hello።
ዋሽንግተን ነው።
አዎ፣ አሁን አለ ብዬሻል ነበር አይደለ?
አዎ እኮ እ፣ ሳጣራ እ፣ እንትን የለም። ኢኮ ዛሬ የለም። ECG ደግሞ ቢኖርም የሚያነብ የለም።
ስለዚህ ለዛችኛውም ታካሚ አይሆንም ማለት ነው።
አዎ፣ ዝም ብሎ መንገላታት ነው የሚሆነው። ዛሬ የለም።
እሺ ትደውይላቸዋለሽ ለደወሉ እሺ፣ መጨረሻው ሀያ አንድ አይደለ?
እርግጠኛ አይደለሁም።
እሺ፣ እደውልላችኋለሁ። ችግር የለም።
Thank you.